ጤና ይስጥልኝ አርፌ ረዴት ነው ባኮም ነው አመሰግናለሁ። ስልኩ ዝጋ ካሁን አሁን ደውለው ከዛ ቁጥሩ ልጻፋለ አፍሊቶ ነገር ነው።
እሺ ደንበኛችን ይንገሩት።
ዘሮ ዘጠኝ ዘሮ ዘጠኝ እሺ
አስራ አምስት አስራ አምስት ዜሮ አምስት ዜሮ አምስት
አስራ ስድስት አስራ ስድስት
ሀያ መጨረሻ ላይ እሺ ቤቲንግ ይጫወታሉ ደንበኛችን ቤቲንግ ይጫወታሉ። መስመር ላይ ያሉ ደንበኛችን መስመር ላይ ያሉ
ከዛ ላኮሎ ከዛ በኋላ ንግድ ባንክ ስፔን ሰላት
መስመር ላይ ያሉ ደንበኛችን
ንግድ ባንክ transfer ከዛ አረጉ
እሺ እሺ ንግድ ባንክ ቤቲንግ transfer ይጫወታሉ።
አድርጎ ከዛ በኋላ CBE ብር
እሺ እ? check አድርጉ ያለ ያለ
እሺ ከንግድ ባንክ ከሆነ ያስተላለፉት ደንበኛችን ወደ ንግድ ባንክ ነው የሚያመለክቱት።
ባንክ ወደ CBE ብር
አዎ ወደ ንግድ ባንክ ነው የሚያመለክቱት።
እኔ check ለማድረግ ከዛ ውስጥ ነው አለ CBE ብር
እሺ አንድ የመስመር ላይ ጠብቀኝ።
እሺ እሺ
እሺ ደንበኛችን መስመር ላይ አሉ።
አዎ ያለ ይቅርታ መስመር ላይ ስላስጠበቅ ነው። እሺ ደንበኛችን ይህንን ወደ ንግድ ባንክ ነው የሚያመለክቱት። በእኛ በኩል አልተካሄደም transaction ኡ። አዎ ወደ ንግድ ባንክ አሪፍ ቢዎች ጋር ነው የደወሉት። ወደ ንግድ ባንክ ያመልክቱ። እሺ እናመሰግናለን። መልካም ቀን ይሁንላችሁ።